ሄሎማ
አቤት ሰፖርት አደረገች
አላደረጉኝ። ምስቴኮቹን እኔ መካከል ያመጡት ቀጥታ አርሊት እነሱ ጋር መገና አይመስለኝ እኮ እ
ምስቴኮቹን እኔ ነበርኩ ተከትዬ መንካት የነበረብን።
ነገረሽ ወይ? ትራንስፈር አድርጌልሽ ነበረ አልነገሩኝም።
እኮ ይኸው ትራንስፈር ላድርግልሽ፣ አናግሪው።
እሺ፣
መስመር ላይ ጠብቂኝ እሺማ።
እሺ፣ እየጠበኩሽ ነው።
እሺ Hello ማ
አቤት፣ ጠብቂው እሺ። ትንሽ እስከሚጠራ ድረስ እንዳትዘጊው፣ transfer አድርጌልሻለሁ። እሺ
እሺ። ግን ለ text ለመደወል አንዱን ሁለት የሚጫኑ ስትለኝ ማለት ነው።
እ ቅድም ያለችኝ እኮ መጫን ትንሽ ነበረብኝ።
ዝም አይ መጫን የለብሽም። ዝም ብለሽ ጠብቂው፣ ያነሳልሻል።
እሺ እሺ